hello ጤና ይስጥልኝ ቻፓ ሄሎ?
ክላስ transfer አድርጌ ነበር ቻፓ ተጠቅሜና
ምን አ- ምን አሉኝ?
ብር transfer አድርጌ ነበር በቻፓ ተጠቅሜ ወደ ምንድን ነው transfer ያደረጉት?
ወደ ቴሌ ብር
እሺ የቴሌ ብር ስልክ ቁጥሮትን ይስጡኝ።
ዜሮ ዘጠኝ ዜሮ አንድ
ዘጠኝ ዜሮ ዘጠኝ ዜሮ አንድ
ዜሮ አንድ ሀያ አምስት ሀያ አምስት አስር ሰባ